ሄሎ
ሄሎ ጤና ይስጥልኝ ብሽት ቤት ሄሎ
አካውንት ሬጅስተር አድርጌ ነበር እና password ኡን ረስቼው ነበር በአጋጣሚ።
አዲስ ነው
already exist ያደርጋል የቆየ ነው መሰለኝ። ያው ልከፍትበት ልከፍትበት ስል እንደዛ ስለሌለኝ ቁጥሬን ሳስገባ ይልክልኛል confirmation password እሺ እና እሱን cut አድርጌ ቁጥሩ ላይ ማለቴ paste አድርጌ login ሳደርገው ግን log አያደርግም። ለምን ነው? አንድ ሁለት ሁለቴ ሆነ ሁለት ጊዜ ሞክሬ ምንድን ነው የሚልክ login ስታደርግ ጽሁፍ በቃ ምንም- ያመጣልሃል ጽሁፍ ምንም አያመ- incorrect ምንም ምንም አይለኝም ማለት
connections
connection በጣም ይሰራል። normally ሊያውም ከሱ ከ password ኡ ውጭ ያሉትን ነገሮች ሳደርግ በደንብ ነው የሚሰራው። አ፣ ልክ password ኡ አስገባ ብቻ ነው ነገር እያለኝ ያለው።
ደጋግመህ ሞክረዋል እንዴ
ከሁለቴ በላይ ነው ሞክር
እም፣ እሺ cool ከገባልህ ግን መግባት ነበረበት እኮ እስኪ ምን አዎ፣ ታደርግ?
like አሁን- ፊት ለፊት
አሁን ለምሳሌ በቁጥሬ account ከፍታለሁ አይደለ?
እህ፣ አ፣ password ኡን ረሳሁት። password ኡን ከረሳሁት ላይ forget confirmation password number ትለዋለህ።
forget password ብዬ confirmation number ይልክልኛል።
አዎ ከዛ confirmation number ኡን ወስጄ አምጥቼ ሳስገባው አ፣ ለምን እንደሆነ እየሰራልኝ ስላልሆነ የደወልኩት።
እየከፈተም አይደለም ምንምም እያለህ አይደለም ነው አዎ፣ ምንም እያለኝ ማለት ነው።
እሺ አንዴ ልከህ ሞክረውና አዎ፣ ከዛ ካልገባልክ መልሰህ ደውልልን እሺ እሺ፣ እሺ።
ደጋግመህ ስለሞከርከው እንዳይ ትንሽ ቆይና ቆይተህ ሞክረው እሺ forget በለውና እንደ አዲስ አዲስ እሺ።
ኮድ ስት- ስ- ስላክልክ ኮፒ አዎ።
አድርገው እሺ ኮዱን አትጻፈው እሺ፣ እሺ።
space ምናምን ስለ- ስለሚኖር ከፊት አዎ።
አንዳንዴ እምቢ ይላልና paste አድርገውና እምቢ ካለ መልሰህ ደውልልን እሺ፣ እንደዛ አደረግኩ።
እሺ አመሰግናለሁ ስለደወልክ